ነው አካውም ልወደው
እሱም በቴሌግራም ላክልኝ ምናምን ብላችሁኝ ነበር።
ምን አለኝ?
በቴሌግራም ላክልኝ ትራንዛክሽን ስትሪ ውስጥ ግባና ምናምን አልሽኝ ቅድም።
ልከውልናል።
አዎ አዎ፣ ስሞቱ ማለበ
እንትን ሳሙኤል ፍቃዱ በስልክ ይንገሩኝ። ሳሙኤል ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ ስምንት እሺ ስልሳ
እሺ
ሰባ ስድስት አስራ ስምንት
ክንፈ ነው የሚለው ቴሌግራም ላይ እ ክንፈ ነው የሚለው ቴሌግራም ላይ ሳሙኤል አይደለም።
እኮ በክንፈ ነው የከፈቱት ወንድሜ።
ጥያቄ ጠይቀንዎታል። ቴሌግራም ላይ ይመልሱልን።
እ ቴሌግራም ላይ ጥያቄ ጠይቀንዎታል፣ ይመልሱልን።
okay፣ እሺ ገብቼ ልየው።